ኢትዮጵያ የዳተኛ መኮንን ነው።
እንትን በሀያ አምስት ሰዓት ላይ ተመዝግቤ ነበረ ኦክሲጅን ፈልጌ እሺ ለማያችን የትኬት ቁጥር ተሰጥቶታል። ያን ጊዜ እ እ ትኬት ቁጥር ተሰጥቶታል ሲመዘገቡ።
እ ትኬት ቁጥር አዎ ተሰጥቶኛል መሰለኝ።
እሺ አ፣ ትና- ትናንትና ነው እንደ ኦክሲጅን ካዘዝኩኝ ቆየሁኝ ሳምንት ነኝና እህ፣ እንትና እሺ።
አላለኝ።
በዚህ ስልክ ቁጥር ነበር ያስመዘገቡት አዎ በደወሉት።
አዎ አዎ።
እሺ መስመር ላይ ጠብቁኝ አንድ ጊዜ።
እሺ።
ትላንት ነው እኮ የተመዘገቡት አይደል? ለማያችን ትናንትና ነው ትላንት ነው የተ- ፍቅር ገበያው የሚለው ግሮሰሪ ነው።
እ፣ አዎ አዎ።
ፍቅር ገበያው ግሮሰሪ እ፣ ደንበኛችን እስከ ሶስት ድረስ እ፣ ሊመጣ ይችላል። አሁን በአንድ ቀን ላይ መጣ ይችላል። እስከ ሶስት ቀን ጠብቀው ሶስት ቀን በኋላ ካልመጣለት ድጋሚ መደወልና ማስመዝገብ ይችላሉ።
እስከን ድረስ ነው አዎ እስከ ሶስት ቀን ድረስ ነው ሊመጣ የሚችለው ወረፋም ስለሚኖር አዎ። አይ እኔ ከደወልኩኝ ሳምንት ሆኖኛል እና ያስመዘገብኩት ግን ትናንትና ነው። ሰው ነበር እና ባለ አስር ነው ይዘው የመጡት ግን የኔ ያለኝ ባለ ሀያ ነው ሁለት ነው ያለ ሀያ ነው የት የት ደውለው ነበር የተመዘገቡት ከዚህ በፊት?
እ፣ በ promoter የሚል ስልክ ነበረኝ እና ድሮ በዛ ስልክ ነው ሰማንያ አራት ቤት ነው መሰለኝ።
አዎ ደመያችን እኛ ጋር ተላልፏል። አሁን የ- አሁን የጠየቁት ትላንት ነው የተመዘገበው። ስለ በ- እስከ ሶስት ቀን ድረስ ጊዜ መስጠት አለበት።
እሺ እሺ።
እሺ ሌላ ምረዳዎት ማለት ከዚህ ውጪ?
አይ ሌ- ሌላ ምንም ነገር የለም።
እሺ ስለደወሉ እናመሰግናለን። አገልግሎት ያለችን ሀሳብ አስተያየት ከሚሰሙ በኋላ አመሰግ- ያስቀምጣል።
አመሰግናለሁ።